ሄሎ
ሄሎ ጤና ይስጥልኝ ብርት bet እንትን በ account ትኬት ቆርጬ እሺ አልለቀቁም እስካሁን ጨዋታው አልፏል cashier ኮዷን ንገረኝ እሺ አንዴ እ እ cashier ኮዷን ንገረኝና check ላድርግልህ አይ አይደለም በ account ነው ገብቼ ምናምን ኮድ አዎ፣ ምናምን be- bet list ላይ ግባና ቀኑን አስተካክለ search ስታደርገው ታገኛለህ ትኬቱን
በ account ነው አለው አዎ bet list ላይ ግባና አ bet list ላይ ቀኑን አስተካክለ search ስታደርገው ታገኘዋለህ የቆረጥከውን ትኬት እሺ እሺ እሺ እሺ ከዛ መልስ ደውልልኝ እሺ